ሄሎ ሄሎ
ሄሎ፣ ይሰማል?
አዎ ይሰማል። አባ ደህና ነህ ወይ?
ሰላም።
አለንልን። እኔም ነው እሺ።
ሄሎ አባቴ፣
አቤት፣ ይሰማል?
ትላንትና ማታ ቤቴ ሶስት መቶ በልቼ ማለት ነው።
አ እስካሁን አልገባኝም። ምንድን ነው ችግሩ?
ጅሮ አድርገህ ነው አዎ
0911 28 02 61 ቴሌብር አዎ አዎ።
አዎ፣ ሪፖርት ተደርጓል። ለሳንቲም እሺ እ ለሳንቲም ፔ ሪፖርት ተደርጓል። አፕሩቭ ያደርጉታል። ትንሽ ጠብቁ።
እስከ ስንት ደቂቃ?
እነሱ እንዳዩት አፕሩቭ ያደርጉታል።
አዎ እስከ ማታ በልቼ ነው እኮ ማታ ማታ ነው። ትላንትና ማታ ባለው ታውቃለህ አ
እስከ ዛሬ ይሆን አልገባም። እስከ ዛሬ ጠዋት ቅድም ደውሎ ነበረና ዘጠኝ ሰዓት አለው። አሁን ደግሞ ስሳበ ነው።
አንድ ሁለት ሰዓት ይጠብቁትና ካልገባ 93 60 ላይ ይደውሉ።
ስንት ነው? ዘጠና ሶስት 60 የሳንቲም ፔ እሺ ቆይ ዘጠና ሶስት አይደለ?
አ እሺ መልካም እሺ ለሁላችን እሺ።